ሄላ ሄሎ አቤት ዘለም ተፈርጥላ
ሰንባርት ኪችን ነው አይደለ?
አዎ ታዝ እሺ ከቢዩ ዴሊቨሪ ነበር የምደውልልሽ።
እሺ
በኦርደር ነምበር 83 18 80 ፕሮሰስ ቺክን ሶስት ታዛችሁ ነበር አይደለ?
አዎ
አልደረሰም ብሎኝ ነበር ድራይቨሩ። ምን ያህል ደቂቃ ይቆያል ከዚህ በኋላ?
አይ ቆይ እንደርሷል። አዎ እመጣለሁ። ሲወጣ እመጣለሁ ትሄዳለች።
ምን ያህል ደቂቃ እስኪወጣ ድረስ?
ሁለት
ሁለት ደቂቃ።
አዎ እሺ